hello hello አቤት እንዴት ነሽ? ደህና ነሽ?
እግዚአብሔር ይመስገን።
ከኤጀንሲ ነበር የምደውለው። የምን ባለሙያ ነሽ አንቺ?
እኔ cashier ነኝ።
ወርቅነሽ ነሽ?
አዎ
እሺ system እና ኔትወርክ ባለሙያ የለም?
አለን።
እሺ system እና ኔትወርክ ባለሙያ እስኪ ስልክና ስም ስጪኝ።
እሺ ቆይ ስልኩን እስቲ አውጥቼ ልንገርሽ። ወይ እሺ ልጠብቅሽ።
እሺ እሺ
እሺ